hello ጤና ይስጥልን።
hello
hello
አቤት ጤና ይስጥልን።
አቤት አይሰ ከዊፕላስ ሶሉሽን ነበር የምንደውልለው።
እ፣
ዊፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር አይደለ?
አዎ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነው እና አንዳንድ መረጃዎችን መጠየቅ ነበረ።
እሺ በምን አገልግሎት ነበር የተመዘገቡት?
ኤሌክትሮኒክስ ጥገና።
አዎ
ምንድን ነው የጥገና ቤቱ ስም የሚባለው?
ሄኖክ ሞባይል ነው ሄኖክ ሞባይል ነው የሚለው ጥገና ብቻ አይደለም ሽያጭ ማለት
እሺ። የት አካባቢ?
መሪ መሻገሪያ
እሺ። እ፣ የስራ የአንተ ሙሉ ስም
ሄኖክ ምንዴ
ሄኖክ
ምንዴ
ምንደ እሺ። የስራ ቀናችሁ ከሰኞ እስከ መቼ ነው?
አለን እንዴ ከእሑድ እስከ እሑድ እሑድ አራት ሰዓት አምስት ሰዓት ነው የሚገባው
እም፣ ሰዓት ውስጥ እሺ የምትከፍቱበት
ከጠዋት ሶስት ሰዓት ጀምሮ እስከ ማታ አንድ ተኩል ሁለት ሰዓት አለን
እሺ የንግድ ፍቃድህን ወይም የቀበሌ መታወቂያህን እኛ በምንልከው ስልክ ቁጥር በቴሌግራም መላክ ትችላለህ?
አሁን አሁን ሰም በኋላ አሁን ስለሌለው በኋላ እሺ፣ እንዳትረሳው ብታወስ ላከው ማለት ፍሪቶ
ይሻላል